በቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልንታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ሰው ያስባል ሳቲ ምነው በዚያው ጠፋሽ ምነው በዚያው ጠፋ አንዴ በቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልንታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ቀድሞም የሰው ነገር አንቺን ይከብድሻል ዛሬም በይልኝታ ከኔ ጋር ይቀሻል ብዙም ባይጋነን ብዙ ባያኮራ አንቺን ለመቀበል ከጎጆ የቃረ ንጹህ ልቤን አስፍቼ ለመጪው ፍቅር ዘመን ዝግጁ ነኝ ምን ጊዜ አመኘሽ ለመታመን ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር አለበት አንቺ ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር አለበት አንቺ ለእንግዳሽ ተዘጋጅቻለሁ ብቻ ጓዳውን ደጁን አሳምረዋል ብቻ ምንም ጊዜው ቢርቅ ምንም ቀን ቢገባ ብቻ ላንቺ የሚሆን ፍቅር ምንጊዜ የማይጠር ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር አለበት አንቺ ሰው ያስባል ሳቲ ምነው በዚያው ጠፋሽ ምነው በዚያው ጠፋ አንዴ ብቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ለፍቅራችን ጥምረት ጎጆ ሰርቻለሁ ራሴን ልሰጥሽ ተዘጋጅቻለሁ ሞልቶ ባይተርፈኝም ባልደላደልም ያለውን የሰጠ ንፉጋ ይባል አምላክ በረዳኝ መጠን ስትመጪ እንዳላፍር ይዤ ጠብቅሻለሁ ቤት ያፈራውን ፍቅር